ጤና ይስጥልኝ አሪፍ ነኝ ማለት ነው። እባክዎ ቢረዳዎት።
እንትን hello።
ከሁሉ ስፖርት hello አይሰማም።
እሺ ይሰማል።
እንትን ከሁሉ ስፖርት ወደ ቴሌብር አድርጌ በአሪፍ ቢት ወጪ አድርጌ ነበርና ከዛ ወደ ቴሌብር አልገባም።
እሺ ከኛ ጋር ከዚህ በፊት ደውለው ሪፖርት አድርጋ ያውቃሉ?
አይ አላውቅም።
እሺ እንደሱ ከሆነ ሙሉ መረጃ ይሰጡኛል። አሁን ስሞት ሙሉ ስሞትም አለበን
ጌትነት ታምራት ጌትነት ታምራት
አዎ ስልክ ቁጥሩም ይሄ ነው
አዎ ዜሮ ዘጠኝ ሰላሳ ዘጠኝ
አሁን የደወሉበት ማለት ነው።
አዎ አዎ እሺ ምን ያህል ብር ነው?
ጀመረ ሶስት መቶ ሰባ ለኩኝ ወደ ቴሌብር እሺ ከዛ እምቢ ሲለኝ ደግሞ ሁለት መቶ ሀምሳ ሞከርኩኝና ከዛ ሁ- ሁለቱ ይዞ ጠፋ። አልመጣልኝም ወደ ቴሌብር ሁሉ ስፖርቱ ላይ እንትን- ወደ ቴሌብሮት አልመጣም። ከሁሉ ስፖርቱ ከሁሉ ስፖርት ወደ ቴሌብር አልመጣም፣ ግን የ- ቀንሶብኛል።
እ፣ ብሩ ቀንሷል። እሺ አዎ።
እኛ system ላይ እናይለታለን። ይሄን ሪፖርት አያይዘን ቀኑ መቼ ነበር የሞከሩበት ለማውጣት?
አሁን ነው ያወጣሁት። በቃ ፈልጌ ነበርና አሁን ነው ያወጣሁት።
እሺ ስለዚህ አሁን የሰጡኝ መረጃ ይዣለሁ በእኔ በኩል። አሁን ቀጥዬ በምሰጡት ስልክ ቁጥር ደግሞ ብሩ ወ- መቀነሱን ግን አለመግባቱን ወደ ቴሌብሮት የሚያሳየውን screenshot አንስተው ቴሌግራም አካውንታችን ላይ ይልኩልናል። ልስጦት ይያዙ
እንዴት አድርጌ screenshot ላድርገው? በቃ ወጪ ስትለው እኮ ዝም ብሎት ይወጣና message እኮ አልመጣልኝ። ምን ማስረጃ እኮ የለውም።
እዛው የሁሉ ስፖርቶች website አለ አይደለም የሚጫወቱበት እሱ okay፣ ላይ ገብተው እንደዛ ነው።
ከ transaction history ውስጥ screenshot ማንሳት ይቻላል።
በቃ በቴሌብር በምንድን ላከው?
ቴሌግራማችን አለ ስልክ ቁጥር ልስጦት 0992
እሺ አንድ ጊዜ እሺ፣ ዜሮ ዘጠኝ 92 ዘጠና ሁለት
13
አስራ ሶስት 01 55
ዜሮ አንድ 55
ሀምሳ አምስት አዎ ዜሮ ዘጠኝ ዘጠና ሁለት
13
አስራ ሶስት 01 55 ዜሮ አንድ ሀምሳ አምስት እሺ አዎ በዚህ ይላኩልን። ከሰጡን መረጃ ጋር አንድ ላይ ያይዘኝ ሪፖርት እናደርጋለን። ሌላ መረዳውት ነገር አለ?
እሱ ነው።
እሺ ስለደወሉ እናመሰግናለን። ቀጥሎ ከሚሰሙት ድምፅ በኋላ ስለ አገልግሎት ያለውትን አስተያየት ያስቀምጡልን። መልካም ቀን።
እሺ